Guabe, lame boran guabe, lame boran guabe, baby, guabe, lame boran guabe, lame boran guabe, baby, guabe, lame boran guabe. Oh. ማለዳ ጠዋት ተነስቼ ከብቶቼን አሰማርቼ ልጠብቃት ከወንዙ ዳቆሜ በፍቅሯ አልችልም ታምሜ ማለዳ ጠዋት ተነስቼ ከብቶቼን አሰማርቼ ልጠብቃት ከወንዙ ዳቆሜ በፍቅሯ አልችልም ታምሜ ታምሜ የእሷ ሲገርማል አፈጣጠሯ የተሳካላት ከሁሉም ነገሯ ባደላት ውበት ተማርካለች ገዝታኝ እኔን ከልቤ ከልቤ ተቀምጣለች የእሷ ሲገርማል አፈጣጠሯ የተሳካላት ከሁሉም ነገሯ ባደላት ውበት ተማርካለች ገዝታኝ እኔን ከልቤ ከልቤ ተቀምጣለች ልክ ትቸውረኝነቴን እሷን እሷን ሳይ ትቸውረኝነቴን ትቸውረኝነቴን እሷን እሷን ሳይ ትቸውረኝነቴን ከብቶቼ ከሰው ማሳ ገቦ ቆንጆ ላይ ነው የእረኛው ለቦ እረኛው ለቦ ትቼው እረኝነቴን እሷን እሷን ሳይ ትቼው እረኝነቴን ትቼው እረኝነቴን እሷን እሷን ሳይ ትቼው እረኝነቴን ከብቶቼ ከሰው ማሳ ገቦ ቆንጆ ላይ ነው የእረኛው ልቦ የእረኛው ልቦ ባበይ ላሜ ቦራ ባበይ ላሜ ቦራ ባበይ በይ በይ ባበይ ላሜ ቦራ ባበይ Dame por amba, bay, bay, bay. Amba, bay, dame por amba, bay. Amba, bay, dame por amba, bay. ማለዳ ጠዋት ተነስቼ ከብቶቼን አሰማርቼ ልጠብቃት ከወንዙ ዳቆሜ በፍቅሯ አልችልም ታምም ማለዳ ጠዋት ተነስቼ ከብቶቼን አሰማርቼ ልጠብቃት ከወንዙ ዳቆሜ በፍቅሯ አልችልም ታምም የእሷ ሲገርማል አፈጣጠሯ የተሳካላት ከሁሉም ነገሯ ባደላት ውበት ተማርካለች ገዝታኝ እኔን ከልቤ ከልቤ ተቀምጣለች የእሷ ሲገርማል አፈጣጠሯ የተሳካላት ከሁሉም ነገሯ ባደላት ውበት ተማርካለች ተቀምጣለች ከብቶቼ ከሰው ማሳ ገቦ ቆንጆ ላይ ነው የእረኛው ለቦ የእረኛው ለቦ የሷስ ይገርማል አፈጣጠሯ የተሳካላት ከሁሉም ነገሯ ባደላት ውበት ትማርካለች ገዝታም የኔን ከልቤ ከልቤ ተቀምጣለች የሷስ ይገርማል አፈጣጠሯ የተሳካላት ከሁሉም ነገሯ ባደላት ውበት ትማርካለች እኔ ተቀምጣለች ትቸውረኝነቴን እሷን እሷን ሳይ ትቸውረኝነቴን ትቸውረኝነቴን እሷን እሷን ሳይ ትቸውረኝነቴ ከብቶቼ ከሰው ማሳ ገቦ ቆንጆ ላይ ነው የእረኛው ለቆ የእረኛው ለቆ Babe, lame boram babe, lame boram babe, babe, lame boram babe, lame boram babe.